hello ጤና ይስጥልኝ ገበያ አቤት መልሳለሽ
ሚሻ ምሽት ነው የዘፈነው ሰለሞን ነው።
እሺ ጥያቄውን ለመመለስ በስልሳ ሁለት ሀምሳ አንድ ላይ text ያድርጉልን የጥያቄውን መልስ
ስልሳ ሁለት ሀምሳ አንድ ላይ text ያድርጉልን
ሰለሞን ብዬ ነው ወይስ ማን?
እ፣ ጥያቄውን መልሱንም ሰለሞን ይችላሉ እንደገናም ደግሞ ወይም ደግሞ ቁጥሩን አንድ ወይ ሁለት ወይ ሶስት ወይ አራት ላይ የሚገኘውን መመለስ ይችላሉ እሺ